ሄሎ ሄሎ ሄሎ፣ አቤት፣ አይሰማ?
ተመልሷል። ሀያ ብር ብሩ እሺ፣ ምንድን ነበር? ይቅርታ። ሄሎ፣ ቻባ ገባ እባክህ። ብሩ ቻባ ገባ መሰለኝ።
ገባላ አካውንት ላይ?
የገኝ የገኝ ቦታ
እሺ፣
የገኝ ቦታ አስመልሶ በላት ቻባ ገባ መሰለኝ።
Okay፣ ቴሌግራም ላይ ላክልን፣
ያ ቴሌግራም ላይ ላክልን message ኡን፣
አረ እኔ አላውቅም በላት
ቴሌግራም ላይ ላክልን። እሺ፣ message ኡ ያስፈልገናል።
ሰው ለቻፓ አ- እናሳብቃለን፣
ተው አትላክ በላት።
ወይም ቻፓዎች የቻፓዎችን ስልክ ልስጥህ፣ contact ታደርጋቸዋለህ።
አይ ቁጥሩ አ፣ ዝግ ነው የቻፓ አለህ ቁጥራቸው?
የለም።
የለህም? እሺ፣ ልንገርህ፣ ዜሮ ዘጠኝ ስልሳ
አ፣ ስልሳ ስልሳ ሰባ ሁለት
ሰባ ሁለት አርባ ሁለት ሰባ ሁለት ሰባ- አዎ የእነሱ ስልክ ነው። እነሱ ናቸው እሺ የሚያስተካክሉት። የእነሱ system ትንሽ ስለተበላሸ ነው።
አይ ስለዚህ አይ፣ ነ- ዝግ ነው
ቴሌግራም ላይ ዝግ ነው።
ጻፍላቸው ወይም እሺ ቴሌግራም እኛ አሳውቀን እናንተ- እኛ እናንተ እናሳውቅልሃለን እኮ እኛ መመለስ አንችልም። እና የእነሱ system ነው የተበላሸው። እሺ የእኛ አይደለም።
እናንተ አትመልስም እንዴ?
የእኛ system ላይ አይደለም፣ የእነሱ system ላይ ነው። እሺ ለዛ ነው